ሄሎ
ኤለን ነው።
በየአልኩ ደረስክ አዎ ደርሻለሁ። እኔ
እኮሽ አዳማ ሊስቲክ የሚለው ፎቅ ይታያል።
በላን ኢንተርናሽናል ኢትዮጵያ የሚል አለ።
አዎ እሱ እሱ ፎቅ ማለት ነው። እሱ- ለፍ አይ እሱ ነው። እሱ ላይ ግባ።
እሺ፣ በር ላይ ነሽ?
አይ ግባ ውስጥና
እ፣ እ፣ መግቢያ ምናምን ከተቀበልክ በኋላ ገፊያ ነገራቸው ይልኳል። እነሱ ወደኛ ማጋ ማን ልበልና ልቅበል ወይ ዝም ብዬ ቤት ልቅበል?
ቤት ቤት ነኝ በላቸውና ከዛ ቤት ቤት አ- አየሁ።
እኮ እሺ ግባና እሺ ልውጣለሽ በቃ እሺ እሺ፣ አንዴ በር ላይ አጠብቂ።
እሺ እሺ ፍቅር